Hello
ሁሉ ስፖርት ነው። እባክዎ ምን እርዳዎት?
እንትን ቁጥሩን ወደ ቴሌግራም ስልክልሽ ከእምቢ አለ hi በይኝና ላክልሽ screenshot ያደረኩት
ምን ምን ሆኖ ነው እምቢ ያለው?
ብር ዘጠኝ መቶ ብር ከሁሉ ስፖርት ከኦንላይን ተ- ረ- ልኬ ነበር ወደ ቴሌብር ማለት withdraw አድርጌው ነበረ። ያ ብር ግን እሺ።
ቴሌብር ላይ የለም። withdraw አድርገዋል ይላል፣ ብሩ ግን የለም።
ስልክዎትን ይንገሩኝ።
ስልክ ሰላ- ሰላሳ ሁለት ሰላሳ ሁለት ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ ሁለት ሰላሳ ሁለት እሺ ሰላሳ
ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ
ሰላሳ ሶስት ጊዜ ሰላሳ ሁለት በይና ሰላሳ
እሺ እሺ ሀይ ብዬ ልኬልዎታለሁ። በዛ ይላክ።
እሺ